ጤና ይስጥልኝ። ጠብታ አምቡላንስ Hello፣ እንዴት አደራችሁ?
አለን ደህና።
አምቡላንስ ፈልገን ነበረ እሺ።
ከቦሌ አራብሳ ወደ ሚኒሊክ ሆስፒታል።
አዎ፣ አሁን አምቡላንሶቹ ስራ ላይ ስለሆኑ ትንሽ እ።
ቆዩባችኋል። አሁን ያለን አምቡላንስ advance አምቡላንስ ነው። የእሱን ነገርኳቸው ክፍያውን።
ኧረ ነግረሻት ነበር።
አዎ እሱ ሌላ ሰባት ሺ አምቡላንስ?
ስድስት መቶ እ።
ብር ነው። ግን ደግሞ እህ።
basic አምቡላንሱን ከጠበቃችሁ ስድ- ሶስት ሺ ስምንት መቶ ሀምሳ ብር ነው።
Okay፣ ስለዚህ ያንን ጠብቁ ምናምን ስላቸው እሺ ብለውኝ ነበር የተስማማ ነው።
እሺ፣ እሺ፣ እሺ።
እሺ